ደስታም ማዘኔ ሆነብኝ ኩነኔ ምን ብኮን ይሻላል አልገባኝም ለኔ መስራትና መድከም መቻካ ተቆኔ ኑሮን ለመታገል ንጥራለሁ እኔ ደስታ ማዘን ሆነብኝ ኩነኔ ምን ብሆን ይሻላል አልገባኝም ለኔ ምንም ቢሆን ምንም ጠባይል ከሆነ ችግሬን ተካፋይ ማን ይኩን ዘመዴ ሌሊቱን በሐሳብ ስባክን አድራለሁ የድሃ ጠላቴን የት ትላታለህ? ደስታም ማዘን ሆነብኝ ኩነኔ ምን ብኮን ይሻላል አልገባኝም ለኔ መስራትና መድከም መቻካ ተቆኔ ኑሮን ለመታገል ንጥራለሁ እኔ ደስታ ማዘን ሆነብኝ ኩነኔ ምን ብሆን ይሻላል አልገባኝም ለኔ ምንም ቢሆን ምንም ጠባይ ከሆነ ችግሬን ተካፋይ ማን ይኩን ዘመዴ ሌሊቱን በሐሳብ ስባክን አድራለሁ የድሃ ጠላቴን የት ትላታለህ? ከግራም ከቀኝም ያለው ደስተኛ አላጋጠመኝም ለመቆም ተረኛ ምከሩኝ አስረዱ እንድኖር በጤና ለመኖር ትርጉሙ አልገባኝምና ለመኖር ትርጉሙ